ወደ
ቤት ነው የምንልቀው።
አ withdraw አድርጌ ነበር እና አልገባልኝ ብለህ ነው አካውንቴ ላይ መቼ ነበር ያደረከው?
ዛሬ ስንት ብር ነው?
አስራ ሁለት ሺህ ብር በዚህ ስልክ?
አ እሺ አንዴ ጠብቀኝ check ላድርገው።
እሺ
አስራ ሁለት ሺህ ብር ነው አይደል?
አ
እሺ ሰላሳ ስምንት ሀያ ሶስት ሀያ ሁለት ሰላሳ ስምንት ላይ ነው የለከው?
ሰላሳ ስምንት ሀያ ሶስት ሀያ ሁለት ሰላሳ ስምንት
አዎ ቴሌብር account አ confirm አድርጌልሃለሁ። check አድርገው አሁን ገብቶልሃል።
እሺ አመሰግናለሁ።
እሺ መልካም እሺ።
አሜን